እግዚአብሔር ትልቅ ነው የበላይ እንዴት በይ እንዴት አፌን ባንተ ላይ አፌን ባንተ ላይ እግዚአብሔር ትልቅ ነው የበላይ አላግሮ መርምም ባንተ ላይ አላግሮ መርምም ባንተ ላይ አላግሮ መርምም ጌታ ባንተ ላይ አርባ ቀን የነበረው የእስራኤል ጉዞ አርባ ዓመት አደረገው ማገሮም ሮምን አይቶ አርባ ቀን የነበረው የእስራኤል ጉዞ አርባ ዓመት አደረገው ማገሮም ሮምን አይቶ ያለ ማግሮም ሕይወት ይገኛልና በረከት ከአዴ በላይ ያሱ መንገዱ ቀናላቸው በጽድቅ ያመራህ ከነ አላገባሃቸው ከአዴ በላይ ያሱ መንገዱ ቀናላቸው በጽድቅ ያመራህ ከነ አላገባሃቸው አላጉረመርምም ባንተ ላይ አላጉረመርምም ባንተ ላይ አላጉረመርምም ጌታ ባንተ ላይ አርባ ቀን የነበረው የእስራኤል ጉዞ አርባ ዓመት አደረገው ማገሮም ሮምን አይቶ አርባ ቀን የነበረው የእስራኤል ጉዞ አርባ ዓመት አደረገው ማገሮም ሮምን አይቶ አላማ ይፈጸም በሕይወቴ አንተን ብቻ ነህ መድኃኒቴ። እንዲህ ነህም ደስ ያለ ከቶ አንተ አትባልም፣ ምታደርገውም ታውቃለህ፣ ፈጽሞ ስህተት የለህም። እንዲህ ነህም ደስ ያለ ከቶ አንተ አትባልም፣ ምታደርገውም ታውቃለህ፣ ፈጽሞ ስህተት የለህም። አላጉረመርምም ባንተ ላይ አላጉረመርምም ባንተ ላይ አላጉረመርምም ጌታ ባንተ ላይ አርባ ቀን የነበረው የእስራኤል ጉዞ አርባ ዓመት አደረገው ማገሮም ሮምን አይቶ አርባ ቀን የነበረው የእስራኤል ጉዞ አርባ ዓመት አደረገው ማገሮም ሮምን አይቶ ለራሴ ማረባ ደካማ ነኝ፣ ጌታ በአሰራር እንዳሻው አድርገኝ። ከእንግዲህ ራሴ ላንተ ሰጥቻለሁ፣ ምሕረት አይለኝ፣ ጥበቃ እንሻለሁ። ከእንግዲህ ራሴ ላንተ ሰጥቻለሁ፣ ምሕረት አይለኝ፣ ጥበቃ እንሻለሁ። እንዴት በይ እንዴት አፌን ባንተ ላይ አፌን ባንተ ላይ እግዚአብሔር ትልቅ ነው የበላይ እንዴት በይ እንዴት አፌን ባንተ ላይ አፌን ባንተ ላይ እግዚአብሔር ትልቅ ነው የበላይ አላጉረመርምም ባንተ ላይ አላጉረመርምም ባንተ ላይ አላጉረመርምም ጌታ ባንተ ላይ አርባ ቀን የነበረው የእስራኤል ጉዞ አርባ ዓመት አደረገው ማገሮም ሮምን አይቶ